ነን።
ሄሎ
ያስጥልን።
አብሮ ይስጥልን።
ምንደራወት
መኪና ያለጠፈ ስንት ነው እናንተ ጋር የስራ መኪና?
መተው አይተው ነው አባት። አሁን በእንዴ ምን አይነት መኪና ነው የፈለገው?
እ፣ ዶልፊን ወይም ደግሞ አባ
እኮ ያለ ያለጠፈ እ፣ አዲስ ማለት ነው።
እስቲ ቁጥር ልስጠው ዜሮ ዘጠኝ አርባ አራት
እሺ ቆይ አንዴ ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ